ఎవరో తెలిస్తే మీరు తీసేసాను అన్నాకనే కదా
హలో హలో ጤና ጤና ይስጥልን።
አሁን ከአንድ አምስት ደቂቃ ከአስር ደቂቃ በፊት ደውዬ ነበረ።
አዎ እንዴት ነው መድኃኒቱ?
ስለሌለ ነው ይቅርታ።
የለም ሳር ቤት ውስጥ አይኖርም።
አዎ በቅርንጫፉ ሳይሆን አሁን ከረንትሊ የለም፣ በማንኛ- በማንኛውም ብራንች የለም። እያሳየኝ አይደለም እና ስቶር check አድርገው ወይ ወደ ከሰዓት በኋላ ምናምን ካለ ደውላለሁ።
እ, ከሰዓትማ አይደለም OR እኮ ወረፋ ይዞ ነው ሊገባ።
OK እንደዛ ከሆነ ይቅርታ የለም።
አ, አለበለዚያ ከሰዓት ነው
እሱንም ገና check ለማድረግ ነው ከ store እንጂ store ላይ ካለ አዎ እንጂ እዚህ የለም መልካም እሺ። ግን ለማንኛውም እሺ እደውላለሁ።
አለን አሳውቂኝ እሱና እሺ እሺ እሺ